በቅናት ባዝኜ ለምን አረጃለሁ የሰው ቤት ሳላይ የራሴ ኖራለሁ ሲከፋኝ አንዳንዴ እንደ ሰው ባለቅስም አልጎዳም ጤናዬ ምንም ከኔ አይብስም አትቀደምምና ምኞቱን ሌና ተጓዥ